ሄሎ ስማች ራይድ አድርጋሽ የመመገስ የማማኝ ጸናህልኝ ሰላም ሰላም ነው ሰላም እንትን ሰርቪስ ፈልገን ነበር መኪና ራይት እ፣ መነሻ ቦታ ጂዲስፓ ዲስፓሽ ከዛ ወዴት ነው አቤት ከዛ ወዴት ነው ከዛ ወደ አስራ ስምንት ቀበሌ ዶክተር ፍጹም
ኦኬ እሺ እልክለታለሁ
አ፣ ጂዲስፓ አውቀሸዋል ይቅርታ አዎ አዎ አዎ በቃ አውቄዋለሁ እዛ እዛ ready ሆነናል እሺ እሺ እልክለታለሁ መልካም ቀን እሺ እሺ እሺ